ጤና ይስጥልኝ ጠብታ አምቡላንስ hello
hello እህ
ማታ ደውልሽ ነበረ?
አልደወልኩም
ማት ማታ ማን ነው የሚደውል?
ማታ ጓደኞቼ ናቸው የሚደውሉት አባቴ
አንቺ አይደለሽማ?
እኔማ አልደወልኩም አትናፍቀኝም ብትናፍቀኝ እደውልልሃል
ማታ እያስቸገረ ነው የዘጠኝ ሰዓት አካባቢ እም
እያስቸገሩ ነው እባክሽ
okay በቃ እንዳያስቸግሩክ እኔ ደውዬ እነግራቸዋለሁ እሺ